ለውጥነሽ ጤና ይስጥልኝ። አቶ ምጽላል ነው ምጽላል ነው ወይስ?
ምጽላል ለስራ ወደ ላይ ወጣለች።
እሺ ምንም ችግር የለውም። እሱ ማናገር እችላለሁ?
ይቻላል። ምንድን ነው?
ከአሪፍፔይ ነበር የደወልኩት ከአሪፍፔይ POS machine እሺ።
እና አገልግሎታችን ላይ ያሉትን አስተያየት ለመቀበል ነበር። ትንሽ ጊዜ ይኖሩታል?
እም፣ እሺ እስኪ ንገሪኝና እኔ ብቻ ነኝ አሁን ያለሁት።
እህ፣ ምቺ ከሆነ ሲመጡ በ- ባገናኝሽ ወይም ደግሞ መልሼ ወይ እደውላለሁ ስልኳ በኋላ።
አ፣ በኋላ ወይ መልሼ ጥሩ።
ልደውል?
ያው ይሻላል። እሺ እሺ እሺ።